ሰላም ቤት ኢትዮጵያ ሳንቲሜን የባኮት የምንልርጠው
አብሮ ይስጥልኝ። ታቃቂ ነበረ ድራፍት ማሽን ቅድምም ደውዬ ነበረ። ሌላ ሪኩዌስት ነው ይሄኛው ደግሞ እህተ መላክ የሚባል ቤት
እሺ፣ ቢጂ አይዲዎትን ይንገሩኝ።
የሊደር አይዲ ነው። ቢጂ አይዲ አሁን የለም ቀርቷል።
እሺ፣ የኢሊደር ነው።
የሊደር አይዲ ሀምሳ hello
እሺ፣ ይንገሩኝ የ BG ID ውን ሀምሳ ሰማንያ ሁለት ሀምሳ ሰማንያ ሁለት ሰማንያ ሁለት
ሀምሳ ሰማንያ ሁለት
እ ሰላሳ ሰባት
ሰላሳ ሰባት
ሰላሳ ሰባት ዜሮ ሶስት
ዜሮ ሶስት እሺ፣ መስመር ላይ ጠብቁኝ አንዴ። አስመዝግብ አሁን ደውለው ነበር። ሌላ ነገር አስመዝግበዋል ከዚህ በፊት?
አዎ በዚህ ስም አዎ በስልኩ አሁን አስመዝግበዋል ከዚህ በፊት?
አዎ አስመዝግቤያለሁ።
እሺ በስልኩት ልፈልገው ነው። እሺ
ይሄ ሌላ case ነው። እየሰማሽኝ ነው? hello ሄሎ